ሰላም ጤና ይስጥልኝ ቤት ቤት በኮ ምን ልርዳው?
ትናንት ብር ይደርሳል ተብዬ ነበር። deposit አድርጌ አሀ
ትናንት ደውዬላችሁ ነበር።
እሺ ምን ነበር? ይቅርታ
ወደ ራሴ
ድምጽ ይርቃል።
ብር ወደ ራሴ ወደ ቤት ቤት account ልኬ ነበረ።
deposit ነው አዎ deposit text ልከውልና አዎ
ማን ልበል? ቴሌግራም የስሞትን
ሳሚ ማን ማን?
ሳሚ ማን ሳሚ ማን? እሺ ለአንድ check ላድርገው።
በዚህ ስልክ ቁጥር አይደለም።
እህ በዚህ ስልክ ቁጥር አይደለም።
ቆይ አንድ user ነው ሙሉ እንትን ልበል ይቅርታ ሳሚ ማን የሚል አጣሁ። አንዴ ሳሚ ማን ነኝ ብሎ ይጽፉልኛል ቴሌግራም ላይ ሳሚ ማን እኮ ሳይሆን ሰሚ ማን ነው።
ሰሚ ማን ሰሚ ማን አዎ ተሜ ነው አዎ ሰሚ አዎ
ተሜ እሺ አምስት መቶ ብር አይደለ?
አዎ እሺ እሺ ድጋሚ ያሳውቅሎታለሁ። እሺ ይቅርታ በ system ችግር ምክንያት ነው የዘገየው። ሄሎ እሺ እሺ እሺ እሺ መልካም ቀን እናመሰግናለን።